Hello.
Wait, wait. ሄሎ ሄሎ ኤፍሬም አቤት፣ አቤት።
እ ከቱርኪያ order ይዘህ ነበር አይደለ?
አ አልደረሰም ብለኸኝ ነበር።
አ በቃ ውጣ፣ እሺ እ cancel ይሆናል። ውጣ በቃ አሁንም አልደረሰም፣ ስለዚህ ውጣ፣ cancel ይሆንልሃል።
እሺ፣ ግን ደውሎልኝ ነበር። አሁን
እኔ አሁን ደውዬ አልደረሰም ብሎኛል።
Okay፣ ደውሎልሻል? እሺ፣ አዎ በቃ